ሽክርክር ጎጃሜን አይሻሉኝ እነተድላ በዋሉ ክምን ምን አደረገኝ ኢሳያ ተድላ ሲነሳ ሽክርክር ጎጃሜን አይሻሉኝ እነተድላ በዋሉ ክምን ምን አደረገኝ ኢሳያ ተድላ ሲነሳ በጎጃም መስፍን በደጃይ ተድላ ሞት ተመዘሽ እንዳረግ ናይ ከጉረዳ ሞት ስለ ፍቅር ብዬ ተድላን በማንሳቴ ውዥ ግራ ነበረ እኔ ሽልማቴ በላንን ዘፍሬ ላበድረው ዕድሜ ይነሳ እንደው ተድላ ወንጭፉ ጎጃሜ ይነሳ እንደው ተድላ ቆቁም ጎጃሜ ንገሪለት እስኪ ተድላ ሙያውን ንገሪለት እስኪ ናኝው ዝናውን የሐምሳ ሰው ግምት አንዱ ብቻውን ሹን የሚመክር አንዱ ብቻውን ህመምተኛይቱ አልኩሽ ለኩመኔ አንቺማ ጤና ነሽ ህመምተኛው ነሽ ህመምተኛይቱ አልኩሽ ለኩመኔ አንቺማ ጤና ነሽ ህመምተኛው ማሚዬ ማሚዬ ማሚዬ ማሚዬ ማሚዬ ማሚዬ ማሚዬ ማሚዬ ማሚዬ ማሚዬ ሽቅርቅር ጎጃሜን ሻሉኝ እነ ተድላ ጓሉ ክምን አደረገኝ ኢሳያ ተድላ ሲነሳ ሽቅርቅር ጎጃሜን ሻሉኝ እነ ተድላ ጓሉ ክምን አደረገኝ ኢሳያ ተድላ ሲነሳ ከጎጃሜዋ ጋር ምሽቱን ሰው ጋር ማን ይገዝትልኝ ሌሊቱ እንዳይነጋ ክምኔ በላጠም ተፈጠም ስለ ተድላጓሉ አውራ ዶሮ ሆየ ክምኔ አትበል ኩኩሉ አሁን ሰምቶማኝ ይላል በተላ መትከሉ ጠባኝ ይቆላል አልሰምቶም አትበይ አላይቶም አትበይ በተላ ሞተልኩ ጎጃሜ ዋነኝ ማርቆስ በሰላሳ ይከብራል ታቦቱ እንዳትቀሪብኝ ነይ ሊበለቱ ከብቴም ለጎጃም ልጅ ምን ይግባ ቢጉላሉ ያፈቀርኩሽ እኔ ዋሴ ተድላ ጓሉ ህመምተኛይቱ አልኩሽ ለኩኔ አንቺማ ጤና ነሽ ህመምተኛው ነሽ ህመምተኛይቱ አልኩሽ ለኩኔ አንቺማ ጤና ነሽ ህመምተኛው ማሚዬ ማሚዬ ማሚዬ ማሚዬ ማሚዬ ማሚዬ